ሄሎ ጤና ይስጥልኝ ቤት ራሄል ነኝ። በምን ልርዳው?
ብር ወደ ቴሌ ብር ልከን ነበር አልገባልኝ።
እሺ አንድ የቤት ቤት ቁጥርህን ንገረኝና check አድርግልህ።
ዜሮ ዘጠኝ አስራ አንድ
እሺ አስራ አንድ
ሀያ ዘጠኝ ሰላሳ ሰባት
ሀያ ዘጠኝ ሰላሳ ሰባት ነው ያልከኝ።
አዎ እሺ አስራ ስድስት አስራ ስድስት ስንት ብር ነው?
ሁለት ሺህ መቼ ነበር ሪጅ ያረከው?
ከትላንት ወዲያ ከትላንት ወዲያ እሺ አንዴ መስመር ላይ ጠብቀኝ። ሁለት ሺህ ነው ያልከኝ ቀኑ በአስራ አራት አዎ
ሌላ የቤት ቤት ቁጥር አለ እንዴ? በዚህ የለም። የሁለት ሺህ ብር transaction
የዛን ቀን ራሱ ልከናል ብለው ማለት ነው። በቴሌግራም የሆነ message እንደላኩ ለ- ል- እንትን ልከውልኝ ነበር ፎቶ ማለት ነው። ቻፓ ላይ ሁ- ሁለት ሺህ በዚህ ቁጥር አዎ withdraw አዎ በዚህ አይደለም በአስራ አንድ ቁጥር አዎ እኮ በአስራ አንድ ማለት አሁን በነገርከኝ አስራ አንድ ሀያ ልከናል ዘጠኝ ብለው ማለት ነው። ከዛም በኋላ message ቴሌብር message የገባልህ ካለ ወይ እሱን ላክልን። ቴሌብር ስንደውል እንደ Best Bet ጠይቅ ይላሉ። እ ቻፓ ስንጠይቅ ቤስት ቤት ጠይቅ ይላሉ። ግራ ገባ አይደለም